ብርሃን ዘቅዱስ ጎርጎርዮ ጸሎቱ በበረከቱ ያሉ ምስለ ብፁዕ ወቅዱስ አባ ማትያስ ምስለ ብፁዕ ሊቀ ጳጳስ አባ ገሪማ ምስለ ገዳመ ንስካየ ዘማን ወምስለ ኩልነ ህዝበ ክርስቲያን ለዓለመ ዓለም እግዚአብሔር እያንዳንዳቸው ስድስት ክንፋቸው ስድስት ነው። የተቀመጣችሁ ተነሱ። ሁሉ ሁሉም አንድ ሆነው አንድ ቃል አንተን ይቀድሳሉ፣ ያመሰግናሉ። አንዱ ለአንዱ ይህም ለዚህ ሁለተኛው ለሁለተኛው ቅዱስ ቅዱስ ቅዱስ ፍጹም አሸናፊ እግዚአብሔር ይላሉ። እቶ መለሱ
ግመልን ተወለደ። ጌታ ተገኘ እውነተኛ ሳይዝር ቆጣ ላኪ አብን እናምናለን፣ ጠላኪ ወልድን እናምናለን፣ ማያዊ መንፈስ ቅዱስን እናምናለን። ሞትን ያሰናበተ የብረትን ካለም የሰበረ ከሙታን ተለይቶ ተነሳ፣ ሙታንን አስነሳ፣ ወደ ሲኦልም ወርዶ የታሰሩትን ፈታ፣ ነፃነትንም ሰበከላቸው እንላለን።
ወደ ምስራቅ ተመልከቱ።
እናመሰግናለን እናከብራለን። ጨለማን አልከብራን የምሰጡ እውነተኛ መድኃኒታችን ሆይ ልጅ ሰውን በመውደዱ አንተን በመውደድ ለዚች ሌሊት ሥጋውን ሰጠ።
እናስተውል።
አምላክ ሰብአዊ ሲሆን አምላክ ሲሆን ሁሉም ሆነ። በያዙ ጊዜ ርኩሳን መላክ ተቀበለ። በስራት መዘጋት ሁሉ ቻለ። ጌታና አምላክ ሲሆን ሁሉ ታገሰ። ስለ እኛ ሁሉ ተሸከመ። ስለ ነዳያንና ስለ ምስኪናን፣ ስለ ነቢያትና ስለ ሐዋርያት፣ ስለ ሰማዕታትና ስለ ምዕመናን፣ ስለ ጳጳሳትና ስለ ቀሳውስት፣ ስለ ዲያቆናትና ስለ መናፍስት፣ ስለ ባልቴቶችና ስለ ክብር፣ ስለ ደናግልና ስለ መነኮሳት፣ ስለ ወላተ- ስለ ወራቱ ዘብ፣ ስለ ኃጥአንና ስለ ተበተኑ ሰዎች የተበተኑትን ይሰበስባቸው ዘንድ ኃጥአንንም ያጸድቃቸው ዘንድ የበደሉትን ሁሉ ይመልሳቸው ዘንድ ተሰሪያንም ያሳውቅ ዘንድ ስማቸውን የምናውቀው እናገራለን፣ ስማቸውን የማናውቀውን አቤቱ አንተ ታውቃቸዋለህ፣ ትረዳቸዋለህ። ሁሉ በፊት የተገለጠ ነው።
ወግዶ ዘሪጋ ነበባተ አባ ማትያስ ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ ሆይ የሚፋቀሩ የክርስቶስ ወገኖች የሚሆኑ ሕዝብ በሰማያዊና በምድራውያን በረከቱ በዓል በእኛ ላይም የመንፈስ ቅዱስን ጸጋ ላክ። የቅድስት ቤተ ክርስቲያን ደጆች በምሕረትና በሃይማኖት እንዲከፈቱ አድርግልን። እስከ መጨረሻ የተወቅታም ድረስ ልዩ ሶስትነትን ማመን እንፈጽምልን። ጌታ ኢየሱስ ክርስቶስ ሆይ የታመሙ ወገኖችህን ጎብኝ። የሄዱትንና እንግዶች የሆኑትን አባቶቻችንና ወንድሞቻችንን መርተህ በሰላምና በጤና ወደ ቤታቸው መልሳቸው። የሰማዩን ነፋስ እባክ፣ ዝናቡንን በዚህች ዓመት የሚያፈራውን የምድሩ ፍሬ በቸርነት እባክ። ዘወትር ተድላና ደስታን አድርግ፣ ሰላምን ማጽናልን። ለእኛ ሁልጊዜ በጎ ነገር ሊያደርጉልን ጽንዋን የሚሆኑ የመሪዎች ልቡና መልስ። በቅድስት ቤተ ክርስቲያን ለሚሰበሰቡ ለቤተ ክርስቲያን ሊቃውንት ምእመናንና ምእመናት ፍቅረ ስል ለሁሉም ለእያንዳንዱ በየስማቸው ኃያላን በሚሆኑ በመሪዎቹ ሰላምን አብዛላቸው። አምላካችን ሆይ ለቀናች ሃይማኖት ነው ያንቀላፉትን ያረፉትን የአባቶቻችንን ወንድሞቻችንን የእህቶቻችን ነጻት አሳብር። አምላካችን ክርስቶስ በኢየሩሳሌም ሰማያዊ ዋጋችን ክፍላቸው ዘርጣንና ብርባ ወይንና ሜሮን ዘይትን መጋረጃ፣ የንባ መጻሕፎችን የቤተ መቅደስን ነዋያት በመስጠት የሚያገለግሉትን ሁሉ በዓል ይቅርታን ያገኙ ዘንድ ከእኛ ጋር የተሰበሰቡትን አምላካችን በቸርነት ይቅር በላቸው። በሚያስፈራና በሚያስደነግጥ በመንበረ ፊት ምጽዋት ያመጡትን ሁሉ ተቀበላቸው። የተጨነቀችውን ነፍስ አሳርፍ፣ በሰንሰለት የታሰሩትን በምርኮ ያሉትን መሪር በሆነ አገዛዝ የተያዙትን አምላካችን ሆይ በቸርነት አድናቸው። መምህራችን ኢየሱስ ክርስቶስ ሆይ ወደ አንተ በምንማልድበት ጊዜ እንድናስባቸው ያዘዝንን ሁሉ በሰማያዊ መንግሥት አስባቸው። አፈባሪያህንን የማስበ አቤቱ ሕዝብህን አድን፣ ርስትህን ባርክ፣ ጠብቃቸው፣ እስከ ዘላለም ድረስ ከፍ ከፍ አድርጋቸው።
አቤቱ የጳጳሳትን አለቆች ጳጳሳትንና ኤጲስቆጶሳቱን ቀሳውስትና ዲያቆናቱን የክርስቲያኑንም ወገኖች ሁሉ ባራቸው ይቅር በላቸው።
እነዚህን ሁሉ ማስቀደሙ በሰገድከው በምትወደው ወዳጅ በልጅ በጌታችን በመድኃኒታችን በክርስቶስ ይህች ኅብስት በተራራና በኮረብታ የተበተነች ስትሆን እንደ ሰበስብሃት ተሰብስባና እንዲፈጽምት ስትሆነች እንዲሁም እኛ በጌትነት ደግሞ ሚና ሁሉ ለይተን በፍጽምት ሃይማኖት አንድ አድርገን ውሃንም ከወይን ጋር አንድ እንዳደረግ ወይኑም ከውሃው ጋር አንድ እንደሆነ አንድ ከሆነና ከተቀላቀለ በኋላም አንዱ ከአንዱ ይለይ ዘንድ አይቻል እንዲሁ እኛንም ከክፉ ሥራ ሁሉ ለይተህ በጌትነት
Yeah. ከውስጥ እጆቻችሁን አንሱ። Ah,
የስልጣናት ሁኔታ ሚስተርን አድለናልና እናመሰግንሃለን እናመሰግን እንወድ ዘንድ በቅዱሳን ላይ ትህምነ ዘላለም ለዘላለም ቅነው ሁሉ ያዝ ጌታችን አምላካችን እግዚአብሔር
Oh
Oh, ሥራቸውን በቀደም ሥራቸው ይቅር ብለው ሰላምሳቸውን አድርግ ቅድስተ ክርስቲያን አንድ አድርጋቸው። በቀዳሜ ለቅታይ በሌለው ብርሃን ልጅ ቤዛችን አምላካችን መድኃኒታችን በኢየሱስ ክርስቶስ በይቅርታውና ምሕረቱ በቅድስተ ክርስቲያን ጀምራቸው። በእርሱ ያለፈ ስላሴ ይገባል ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ ይሁን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሃይማኖት አበው። ዳግመኛም በሥጋ ስለተወለደ መልአክ ስለሚጠብቁ ነገራቸው። እነሆ መልህ ዛሬ ተወለደላችሁ ብሎ ይሁም የባሕርይ ገዥ ክርስቶስ
Yeah. It's a
ለክርስቶስ
የጌታችንና የመድኃኒታችን የኢየሱስ ክርስቶስን አባት እግዚአብሔር እንማናቸዋለን። የዘላለም ጌታ ስል ገናና ቅዱስም የሚሆን በልዑላ የተመሰገን ቶታንም የሚያመሰግኑ ፈጽመን እናመሰግናለን። ይህን የተቀበልነው ቅዱስ ቁርባን አንተ አድለህናልና አንተ በማመን ፈጽመ ሕይወት መድኃኒት ሊሆን በየጊዜው ሁሉ በሰዓቱ ሁሉ አንተ ፈጽመ እናመሰግን ዘንድ ሁሉን የያዝ አምላካችን እግዚአብሔር ልዩ የምትይዝ እግዚአብሔር እንለምንሃለን፣ እንማልድሃለን በመንፈስ ቅዱስ ታከብረን ዘንድ ይህንን ለበረከት አድርግልን። አቤቱ አንተን በየጊዜው ሁሉ በሰዓቱ ሁሉ ፈጽመን እናመሰግን ዘንድ አንድ ልጅ በእርሱ ያለ ክብር ስላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስም ጋር ወላለም
አቤተሰብ ጌታ አምላካችን እግዚአብሔር ጸሎታችን ሁላችን መስዋዕታችን ተቀብለ ሀገራችን ኢትዮጵያ ሕዝባችን በቸርነት ከፍ ነገር ጠብቅልን። ጌታ ሞትን ፈውስልን። ነፍሳትን ሙታንን ማርልን። የፓትርያርኮችን ያስረስ የቶፍሎስ ተክለ ሃይማኖትን የጳውሎስን የነገስታቱን የቴዎድሮስን የአንስን የምንግን የኃይለ ሥላሴን የንግስታቱን የሁለቱን ሚካኤልን ያስር ማርያት ጊዮርጊስን የወራን ገብርሃን ያልማረ ተክለ ማርያም የአባቶቻችን የአባ ሳሙኤልን ያቆልድ መላካ ዘወለድን ያቆልድ ሚካኤል ያቆልድ ፋይልን የአገልጋዮች የወለደ ገብረ ክርስቶስ የወለደ ኃይለ ኢየሱስ ገብረ ክርስቶስ የኃይለ ማርያም የኃይለ ገብረ ሁለት ኪዳን ነፍስን አረነ በጸሎታት ተሰናስቡን ያሉ ገብረ አብን ኃይለ ገብረ ሰወታና ፍቅረ አምላክ ገብረ ነስን አሰደ ማርያም አስራተ ኪዳን ሁለት ወለድን አክሊለ ብርሃንን ተፈደ ህይወት ሁለት ህይወት ወለደ ትንሣኤ ገብረ ያለው ኃይለ የማናልን ሴተ ማናት ማናፈ ተጋንስን ሁለተ ብርሃንን ኃይለ ሚካኤልን አመተ ሚካኤልን ስያና ወለደ ቂርቆስን ስየ ማርያምን ወለተ ኢየሱስን ስብከ ስላሴን ወለ አማኑኤል ነተ ገብርኤልን መንበረ አምላክ መድረክ የሱስ ጽዳት ማርያም ወልተ ማርያም ገብረወዝ መጣና ተስፋ ሚካኤል ከፈ ሚካኤል ጽዳት ማርያም ናሪጎዝ ጽዳት ማርያም ንገሰ ማርያም የገብረ ስላሴ እህተ ጊዮርጊስን ገብረ ስላሴ ጽዳት ኪዳን ኢየሱስ ክርስቶስ ሰላም ሰላም ሰላም ሰላም ሰላም ሰላም ይበለን። በሰላም ወደ ጌታችን እንገባ ዘንድ የፈቀደ አድርገን ከአምላካችን በእግዚአብሔር ፊት ራሳቸውን ዝቅ አድርጉ። አገልጋዩ የሚሆነው ሁሉ ትባረኩ ዘንድ